hello,
ሄሎ ሰላም ነሽ? እናት?
አለን እግዚአብሔር ይመስገን።
እናንተ ጋር ካልሲ ስር ነበረኝና እ ብዙ ቀጠሮ ተሰጠን። እኛ ደግሞ ለክፍል እንፈልጋለን። እኔ ባንክ ብድር ፕሮዝ እያደረግን ነው።
እም?
ነቢዩ እም።
በቃ ነገ ዛሬ እየተባለ ዛሬ ደረሰ።
ምን ነበረ?
cash register ኡ እናንተ ጋር ነበረ በምንድን ነው የገባው እኛ ጋር?
አይደለም? መጀመሪያ በአደራ ተቀምጦ ነበር።
እሺ
ከዛ memory እና እንትን SIM card ብላችሁ ገዛል።
አሃ፣ እሺ አሁን ለከተማ ለመውሰድ ወደ ንፋስ በቃ አሁን ባለፈው ግን አርብ ነበር፣ ከዛ ሰኞ፣ ዛሬም በቃ አልሄድልንም እና እኛ ደግሞ ለ process ነው የፈለግነው።
እም።
እኛ ለ- ለምን ቆየብን ነው አሁን እኛ ለ process ስለፈለገን ጊዜ ደግሞ እየሄደብን ነው። እዛ ያለች እሱ እስካሁን ካልመጣ ደግሞ clearance አንሰጥም አሉ እህ።
እና ለምን አትተባበሩ ነው
እ?
ለምን አትተባበሩንም?
እኮ አሁን memory ሞልቶ ነው እዚሁ የተቀመጠው አይደል? ማሽነ አይደለም ተቀ- memory ውም እንትኑም SIM card ም ይቀየር ተብሎ እ memory አሁን ከፈልክ እኮ እዛ memory ለመመለስ አልከፈልክም እኮ አይደል?
ተከፍሏል።
ስንት ብር ከፈልክ?
እሷ ናት የከፈለችው። የእኔ ትመጣለች እዛ ከፍላ እዛ
እሺ